hello እንዴት ነሽ? የት ነሽ?
እንዴት ነህ? ለስራ ወጥቼ አልገባሽም መሰለኝ ስራ አይደል?
አይ ገብቻለሁ። ለስራ ወጥቼ የት የት ሄደሽ ነው? የት ኮተቤ እውነት? እም። አይ በቃሽ። ደህና ነሽ? በተረፈ ደህና ነኝ። እንዴት ነሽ?
ምን ለብሰሽ መጣሽ? ነጠላ።
ቀሚሱን ያን ቀን ራሱን ነጠላውን አረኩኛ። ምን ላድርግ?
የቱን ራሱ ነጠላ ሰማያዊውን ነው አይደለ?
አዎ። አጣሁኝ። ትንሽ የሚመሳሰለው እንኳን ነጠላ ለቤት
ይሄም እኮ አይመሳሰልም እኮ ነው። ቀዩም እኮ አይመሳሰልም ጭራሽ። ይሄም አይመሳሰልም። እኔም የለበስኩት
አንቺ ከፒንኩ ጋር እንዴት ያንን ታደርጊያለሽ?
ምን ከምን ምን ላድርግ ታዲያ?
ያንን ባለፈ ያረግሽውን አታረጊም ነበረ?
የቱ የት ማለት ባለፈው ቀጭን ስስ አድርገሽ አልነበር? ወደ ለ- ከደ- ከዳዬን ከቀየሻት በኋላ የገዛሽው ማለት ነው።
እም። ቀይ እ
ምን ሄዱ ከዚህ ጋር
ከ pink ኡ ጋር ይሄዳልማ።
በቃ ጫጫታ ውስጥ ነሽ እኮ ያለሽው።
እኮ activation እየሰራን እሺ ቻ